ሄሎ
አሎ ሰላም ጤና ይስጥልኝ።
አብሽ
አርዲ ቀለም እና ማርብል ነው።
ከዊፕላስ ሶሉሽን ድርጅት ነው የምደውለው።
እሺ ዊፕላስ ሶሉሽን ፕሮቫይደር ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩሎት።
እሺ እንዲሁም ዊፕላስ ሶሉሽን ፕሮቫይደር የሚለውን እ፣ መተግበሪያ አገልግሎት ሰጪዎችና እ፣ አሽከርካሪዎች የሚመዘገቡበት ነው። እንዲሁም ዊፕላስ ሶሉሽን ዩዘር የሚለውን መተግበሪያ በማውረድ የምትሰጡትን አገልግሎት መመልከት ትችላላችሁ። ከዛ በተጨማሪም የትራንስፖርት ከአርባ አራት በላይ የተለያዩ አገልግሎቶች እና ከሶስት መቶ አርባ ዘጠኝ በላይ game ሞች አሉ። እሱን መጠቀም ትችላላችሁ።
እሺ እሺ እናመሰግናለን። መልካም የስራ ቀን ይሁንልዎ።